ጤና ይስጥልን ቢጃ ኢትዮጵያ በሻዕሮ ነኝ ማለት ነው የምንወደው
ሰላም ነው እግዚአብሔር ይመስገን። እንትን ድራፍት ጠፍቶ እሱን ልንጠይቃችሁ ነበር።
ድራፍት ምን አላሉ?
ድራፍት አጣን ነው።
ድራፍት ቢራ ነው አልመጣሉትም።
አዎ አልመጣልንም።
እህ
አካባቢ ምን ያህል ሜል ጊዜ አልመጣሉት?
እ ምን ያህል ጊዜ ሆነው ከ- ሳይመጣሉት?
ሳምንት አልፏል።
እሺ ደንበኛችን እ፣ የቢጃ ID ዎትን ይንገሩኝና ለመዝግብሎት እንደ ቅሬታ
እሺ ቅሬታ ብቻ ማቅረብ ሳይሆን እንዴት እናገኛለን?
ያው እሱንም ለ ባ- ለሚመለከት አካል አስተላልፋለሁ። ግን መጀመሪያ የቢጃ ID ዎትን ወይም የቢጃ ኮዶትን ይንገሩኝና ቤቶትን በዛ ላገኘው።
ኮድ አዎ
እሺ፣ ኮዱን አይቼ እነግርሻለሁ።